ወሳብ ጤና ይስጥልኝ ቤት ረዴት ነው የምንረዳው?
postponed አንድ postponed right ነው።
አዎ አዎ።
አንድ ኳስ አንድ ጨዋታ መቼ ነበረ postponed የሆነው?
ትላንት ማታ እና ሙሉ በቃ እስከ ሙሉ ልክ ነህ።
ሙሉ ትክክል ላይ በቃ እስከ ማታ ትጠብቀውና postponed እስከተደረገበት ሰዓት ማለት ነው እሺ ትጠብቀውና እም።
ከዛ ይለቀቅልሃል የቀረው ብር።
እንዴት ነው የምትመልሽልኝ?
odd ኡ ይቀነስና postponed የተደረገው odd ኡ ይቀነስና odd ኡ ተቀንሶ ይገባልሃል።
እሺ እሺ
አመሰግናለሁ።